फिर चलो ሌላ አቤት
እንትን ምንድነው ስሙ ፈልጌ ነበረ ሲም ካርድ ለማስገባት ቁጥር ያስፈልጋል አሉ።
ድምፅሽ ራቀ ብታይ ወይ ላውላ ላይ አድርገሽው ርቀት ቦታ አስቀምጠሽው የሆነ ብቻ ርቀሻል የለሽ እኔ አይሰማኝም።
አሁን እሳ አይሰማሽም?
አሁን ይሰማኛል ይኸውልሽ እንትን cash register ኡን sim card አስገቡ አስገቢ ብላችሁኝ ቴሌ መጥቼ እ የሆነ ቁጥር ያስፈልገዋል አሉ።
የምን ቁጥር ቁጥሩን ልስ- ቁጥር ያስፈልጋል አሉ።
የምን ቁጥር እስቲ ቆይ ይንገርሽ እሱ ይኸውልሽ በንግድ ፍቃድሽ ስም ነው አዲስ የምትገዢው አዲስ sim card በይና ግዢ አይደለም።
አድርገነሽ እ ቆይ ቆይ አናግሪው እሺ።
ቤተ hello አቤት ሰላም እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን አለ
ምን እ ነበር?
ምን አለ አለ እሺ።
ምን
ወዬ ምን ነበረ ምን ልታዘዝ እሺ እኔ እንጃ ምን customer አገናኝቶ ነው እኮ ምን cash register እንትን ብሎ ነበረ መሰለኝ
እኮ የ cash register sim card ነው። cash register በፊት ማሽኑን ስንሸጥላቸው sim card ኡ በእኛ ስም ነበረ።
እሺ አሁን ደግሞ በድርጅታቸው በንግድ ፍቃዱ ስም ይሁን ስለተባለ ይግዙ ኤ- ን- ንግዱ አይደለም እኮ እ ይሄ ንግድ ፍቃድ አላቸው። ንግድ ፍን- እኮ- ይሄ ድርጅት ላይ የሚገዛ አዎ።
sim card አለ አይደለ? የሞባይል ሳይሆን የ cash register አሁን እንደ እኮ እሺ።
ሃሮን እንደ ጁፒተር ምናምን ያለው አይደለ?
ገ- ገባኝ አሁን ምንድን ነው ወደዛ በፊት እንድዞር በእኛ- ነው አዲስ በእኛ በእኛ ስም ነበረ። አሁን እሱ እ።
ሲም ስለሚወጣ በራሷ ስም አዲስ እንድትገዛ እኮ ነው ሴትዮዋ። አረ- እኮ ይግዛ- አዲስ አዲስ አዲስ እሺ በንግድ ፍቃዷ ስም አዲስ ንግድ ፍቃዷን ያው እናንተ ስለምታውቁት ሂደቱን እሺ ችግር የለሽ አዲስ እሺ
ስለዚህ አዲስ